Hello hello፣ ወይ መሰረት ነኝ ይሰማኛል።
ሰላም ነው መሰረት?
አለን እግዚአብሔር ይመስገን።
የሆነ order ነበረኝና ስሄድ ምግብ ቤቱ ጋር አሁን እንትን ጨርሰናል ብለውኛል። ጁስ እሺ፣ order ነበሩ ንገረኝ። ከኮኮን ነው አዎ፣ ኮኮን ነው ሰባ ሶስት ሰባ ስድስት አዎ፣ አዎ ሰባ ሶስት ሰባ ስ- ስድስት
ስም ማን ነው?
ብርሃኑ ብርሃኑ። እሺ፣ እንትኬ ካረጋለሁ ደውዬ አሁን። እሺ በቃ እሺ እሺ።